ሄሎ ሶስና አቤል ዛሬ ይመጣል ይመስለኛል እናንተ ጋር። በቃ ለአቤል አሳየው እሺ። ዊንዶው አፕዴት እና መደረግ አለበት ብለዋል እና ቢያለሽ ዋው ዋው ለእኔም ቢያለኝ እሺ፣ ለእነሱ አሳዩና እሱ ቼክ ያድርገው። ከዛ ንገር አሳውቂ።
በቃ እሺ፣ ልደውልለታ የት እንደደረሰ ምናምን ያልደወልኩለት እንደሚመጣ ግን ሰምቻለሁ ትናንት።
በቃ ቼክ አድርገን እንደዛ እሺ
እሺ